hello
hello፣ እንዴት ዋልሽ?
እግዚአብሔር ይመስገን።
እ፣ ምደውለው ከዊፕላስ የሚባል ድርጅት ነው።
እሺ፣ ዊፕላስ አንድ application develop አድርጓል እና እዛ app ላይ የተለያዩ service የሚሰጡ ድርጅቶች አሉበት። እ፣ አንደኛው ደግሞ የእናንተ store አይነት ነው እ፣ እና እዛ okay።
ላይ እናንተ እንድትመዘገቡበት እና ሱቃችንን promote እንድታደርጉበት እንድትገበያዩበት ነው። delivery okay።
ደግሞ ከፈለገ ሰው እኛ ጋዞ ሊያዘን ይችላል። delivery አለን ማለት ነው።
እሺ፣ እ፣ ፈቃደኛ ከሆንሽ እ፣ link ልላክልሽ እና app ኡን አውርደሽ እንድትመዘገቢ ነበር።
ምን አልሽኝማ?
link ኡን እ፣ ልኬልሽ link የ app ኡን ማለት ነው።
okay።
እ፣ እዛ ላይ እንድትመዘገቢ ነበር።
ከዛስ ማለት ምንድን ነው? እንትኑ አልገባኝም። concept ኡ ምንድን ነው?
concept ኡ እንድትገበያይበት application ነው። ከ customer ጋር ማለት ነው እንድትገናኝ።
okay፣ customer ጋር እንድገናኝበት።
አዎ okay፣ አሁን app app ላይ ነው የምመዘገበው ማለት ነው?
አዎ፣ app ኡ ላይ ነው የምትመዘገቢ።
እሺ፣ እናቴ text አድርጊልኝ፣ ችግር የለውም።
እሺ፣ አመሰግናለሁ።
እሺ፣ ችግር